ሄሎ ሄሎ
ይሰማል?
ሰላም ጤና ይስጥልኝ።
እሺ፣ እንዴት ነሽ?
አይሰማም?
ሜሎቤት? ይሰማል።
እግዚአብሔር ይመስገን። እግዚአብሔር ሰላም ይመስገን የመጣው
ዲፖዚት እያለች በስማ በቻፓ ቡናል እያለ ቴክስት ላከልኝ። ሁለቴ ዲፖዚት አድርጌ ሁለቴም አልገባለኝ ወደ
እሺ፣ ትራንዛክሽን ሜሴጅ አሉት። hello hello deposit ያደረጉበት transaction message አሉት።
message ኡ
አዎ hello
አለ አለ አለ።
እሺ፣ ቴሌግራም ስልክ ቁጥር ልስጦት እና እዛ ይልኩልኛል። ልንገሮት ንገሪኝ፣ እሺ። ቁጥር ልትነግሪኝ ነው አይደለ? ምልክበትን
እ
ምልክ ምልክበትን ስልክ ቁጥር ልትነግሪኝ ነው አይደለ?
አ ቴሌግራም ላይ ይልኩልናል። የቴሌግራም ስልክ ቁጥራችንን እንስጦት። ዘጠኝ ስልሳ ሰባ ሁለት አርባ ሁለት
አርባ ሁለት ሰባ ሁለት
እሺ። በዚህ ልላከው
አሁ ቴሌግራም ቴሌግራም ላይ ላኩልና check እናደርግለታለን። እ እ ድጋሜ መደወል አለብኝ ከዛ ከላኩኝ በኋላ ወይስ እንዴት ነው?
አይ ችግር የለውም እዛው ላይ assist እናደርግቶ- እናደርጎታለን።
እሺ፣
እሺ መልካም ቀን።
አመሰግናለሁ።
እሺ መልካም ቀን።